ዘነበ ወይ ወይዬ ይኸውልህ ካስተዋል
እ እ ምን አልሽኝ?
አልቀበልም ያለህን order ማለት ነው ዜሮ እ ሶስት ሀምሳ ሰማንያ አምስቱ የ customer እ ስልክ አላነሳም ብለህ አሳውቀህ ነበረ።
ስልኩ አይሰራም ነው ያልኩት።
ሌላው አቤት ስልክ እኮ አይሰራም ነው አይሰራም ያልኩት።
ብለህ አሳውቀህ ነበር ዘነበ። ኧረ በእግዚአብሔር እየሰማኝ እሺ እሺ ክ- ስልኩ አይሰራም ብለህ አሳውቀህ ነበረ።
አዎ አልቀበልም ስላለ መልሰውና መልሻለሁ ብለህ አሳውቅ ቦት ላይ።
መልሻለሁ እኮ ያው መልሼ ወጥቻለሁ። መልሻለሁ ብያለሁ።
እሺ እሺ እሺ ይኸው መልሼ ወጥቻለሁ። እኔ
እሺ
እሺ